ለስራ እንደሚያልፍ ታዘዝ
ሀያ ስምንት አርባ ስድስት ሀያ ስምንት አርባ ስድስት አርባ ስድስት ምን ሆነበት?
ምግብ ቤት አልታዘዘም አልታዘዘም ምግብ ቤት ጋር ምግብ ቤት አልታዘዝም። ስሙ ማን ነው? ያንተን ስም ትነግረኛለህ?
አማረ እ?
አማረ አማረ ሀያ ስምንት አርባ ስድስት እሺ check ላድርግና መልሼ እደውልልሃለሁ። እ?
ሀያ ስምንት አርባ ስድስት
ሀያ ስምንት አርባ ስድስት የበርገር ቤቱን አይደል አማረ?
አዎ፣ በርገር ቤት እሺ እሺ አማረ check ላድርግ።
እሺ አፍጥነት ሰዓት የለም እሺ እሺ ብሬ